ጤና ይስጥልን።
አብሮ ይስጥልን።
የክሽን ማምሸቱን ማግኘት ትችላለህ?
እ እሺን ማግኘት አይችሉም ዳይሬክት ወረፋ ይጠብቁና ጉዳዩን ነግረውት ጉዳዩን ነግረውን እንመዘግቦትና ከዛ እንደውልበታለን።
እሺ በርሜል ጊዮርጊስ ጸበል ማለት ነው።
እሺ ስሞትን ይንገሩኝ መጀመሪያ።
ሂሩት
ሂሩት ማ?
ሂሩት ዋለልኝ።
ሂሩት ዋለልኝ።
አዎ
ዋለልኝ እሺ ከየት ነው የደወሉልን? ስልክ ቁጥር ያው ይንገሩኝ።
ከመተሃራ ሰላሳ ስምንት 38 ስልሳ ዘጠኝ 69 አርባ አምስት ስልሳ ስድስት 45 66 ምን ምን አሉኝ ጉዳዩን?
በርሜል ጊዮርጊስ ጸበል እንትን እንትን እንዲልልኝ
እ በጎ አድራጎት ነው የፈለጉት?
አዎ በቃ ጨርቅ በጣም እየታመምኩ ነው እና ጸበልተኛ ኖት?
አዎ በርሜል ጊዮርጊስ ጸበል እንትን እንዲልልኝ
እ ጸበልተኛ እ እና እገዛ እንዲያደርጉልት ነው የፈለጉት?
አዎ አዎ እህቴ እሺ እሺ እናስተላልፍና ወረፋ ሲደርሶት እንደውልላለን እንደውላለን።
እሺ እህቴ እሺ እህቴ እሺ እሺ አመሰግናለሁ።
እናመሰግናለን። እሺ አቦ እንዳትረሺው በተክልዬ።
ምንም አልረሳም አስተላልፋለሁኝ። ከዛ ወረፋ ሲደርስ እንደውልሎታለን።
እሺ እሺ እህቴ እሺ እህቴ እሺ እሺ እናመሰግናለን። መልካም ቀን።
ሰላም ነሽ?